ወይ እንትን approve አድርገሽልኛል። አሁን የደወልኩልሽ ነኝ ሙለር
ብዙ ነው እና አባቴ አሁን አላወ ያወራሁህ አይመስለኝም።
እሺ አይ፣ ሴት ነበረች ቅድም ያናገረች እንትን ነበር ማታ withdraw አድርጌ እሺ ቁጥሩን ንገረኝ።
0920
የደወልክበት አይደለም አይደል? እሺ አይደለም አይደለም 20 40 46 እሺ 75 እሺ ዘጠና ሁለት አሁን እኮ approve አድርጋልኛለች። አልደረሰኝም። check አድርግ ብላኝ እሺ ሰላም ነው።
ስንት ብር ነው አንዴ ቼክ ላድርገው?
ሶስት ሺህ ብር ሶስት ሺህ